ሄሎ ጤና ይስጥልኝ። ሆፕ ኢንተርቴንመንት ምንድነኝ ገባኮ የምንረዳው አብሮ ይስጥልን። የሆነ ሂሳብ ጠይቅ፣ የሆነ ቋንቋ ጠይቀኝ።
ይቅርታ ምን ሲጠይቁ?
ሂሳብ ጠይቅ፣ የሆነ ቋንቋ ጠይቀኝ። በአማርኛ ቢያስፈልግም። ሄሎ ሂሳብ ጠይቅ ከሆነ ቋንቋ እየጠየቀ በአማርኛ እየደረግ ሊፈልግ ነው ይሄ ሆፕ ኢንተርቴንመንት የሬዲዮና የሙዚቃ አገልግሎት ነው። ለሂሳብ
በአማርኛ ይደረግልኝ።
አገልግሎት
በአማርኛ በአማርኛ
ዘጠኝ ዘጠና አራት ላይ ደውለው የጠየቁ ደንበኛችን ነው።
እሺ
ሂሳብ ስጠይቅ ሌላ ቋንቋ ይጠይቅ ያልኛል። ታዲያ ለምን
እ